ጤና ይስጥልን ከቢዣ ኢትዮጵያ ነው የምንደውለው ደንበኛችን መስመር ላይ ኖት? ጤና ይስጥልን ደንበኛችን
አንተ የት ነው ያለችልኝ?
ደንበኛችን እ፣ በዚህ ስልክ ደውለው ነበር አገልግሎት አግኝተዋል?
አንተ አንቺ የምን ደውለለው? ምንድን ነው? አንቺ
መስመር ላይ ነኝ ደንበኛችን
ኦሮመኛ አልፈለጉም።
እሺ መስመር ላይ ለኦሮምኛ ተናጋሪ ላስተላልፎት
አንቺ እሺ እሺ